ጤና ይስጥልኝ። ኢትዮጵያ ራሄል ነው የባኩት የምንለባት ጤና ይስጥልኝ እናቴ ማሽን ተበላሽቶብን ነበር።
ለማስመዝገብ ነው።
አዎ ለማስመዝገብ ኤሌክትሪክ እንትን ሲሰካ የኤሌክትሪክ ኤሌክትሪክ የመሽተት ነገር አለው።
አይቀዘቅዝም።
አያቀዘቅዝም። አሁን ማቀዝቀዝ ትቷል።
እሺ የ BGI መለያ ቁጥር ወይም ደግሞ TIN number አለት?
TIN number TIN number ዜሮ ዜሮ እ
ሄሎ
ሄሎ ሄሎ እሺ ዜሮ ዜሮ ሀያ ሁለት ሄሎ
ይሰማኛል። ሄሎ ያለ ዜሮ ዜሮ ሀያ ስድስት